ስለማምራባ
hello ጤና ይስጥልን።
አብሮ ይስጥልን።
ምን ልታዘዝ አባት?
ዲዛይር መኪና ፈልጌ ነበር ሁለት ሺህ ሀያ ሁለት የለጠፈ
አለን።
እሺ silver color
cream dashboard አለን፣ በ silver አለን። ሀያ ዘጠኝ
ሀያ ዘጠኝ
አዎ ሀያ ዘጠኝ ይልባል።
ድርድር
ድርድር ይኖረናል።
እሺ ብድር ስንት ነው የሚመቻቸው? ቅድሚያ ክፍያ ለእናንተ ስንት ነው?
አንድ ሚሊዮን
ብድር አ፣ እሺ መስቀል ፍላወር ነው አይደል?
መስቀል ፍላወር ሄደው ያናግሩ ይችላሉ።
እሺ አመሰግናለሁ።
እኛም እናመሰግናለን።